Hello ጤና ይስጥልኝ ቤስት ቤት Hello አብረው ይስጥልኝ ሰላም ነው?
ሰላም እንዴት ነህ?
ይቅርታ አንዴ በአንድ ወድ- የወደቅኩ ነበረና ጨዋታው እሺ እሺ ንገረኝ ከስር ኮዱን ንገረኝ
አስራ አንድ እሺ አስራ ሁለት እሺ ሰላሳ ሶስት እሺ ዜሮ ዜሮ
እሺ ሰማንያ ብር አለ refund bonus እ ሰማንያ ብር አለው ተመላሽ እሺ
እሺ መልካም ቀን ይሁንልህ